ራስሽ አትዩ።
ሄሎ ሄሎ ብሩክ እሺ፣ ሰላም አለን። አሸናፊ የሚባል ሰው order እያደረገ ነበር ባለ ሀያ ዘጠኝ ብሩን ሽንኩርት
OK።
እና አስራ አንድ ሰው ከገባ በኋላ out of stock አለኝ ነው የሚለው እና ለምን እንደዚህ ይሆናል እያለ እየጮህብን ነበር።
OK እስቲ አሁን ልንገራቸው።
አሳውቃቸው አቶ ብሩክ መስተካከል ይችላሉ።
እሺ፣ አሳውቃቸው እሺ።